ሄሎ Hello፣ እ ሰላም ነው?
ሰላም።
እ ኪት ኪስ ኪትስ ነው?
Okay፣ አዎ፣ ኪት ኪት።
እሺ እኔ የምደውለው ከ We Plus Solution የሚባል ድርጅት ነው።
Okay፣ We Plus ድርጅት በቅርቡ የተቋቋመ ሲሆን አንድ app develop አድርጎ ነው እና ውስጡ ከአርባ በላይ የሚሆኑ service ይይዛል እና አንደኛው የእናንተ አይነት የሚሰጡ ነው እና እዛ ውስጥ Okay።
እንድትመዘገቡ ነበር። ምንም ክፍያ የለውም። እዛ ላይ እና የእናንተ የምታቀርቧቸውን እቃዎች promote ለማድረግ እና እንድትገበያዩ ነበረ ከ customer ጋር።
Okay። ምን ማለት like website ነው ወይንስ application ምናምን አላችሁ?
application አለ።
እሺ።
link ልላክልህ ወይስ ታወርደዋለህ?
ም፣ ከ App Store ወይም ኔት link ብትልኪልኝ ደስ ይለኛል።
እሺ link ልክልሃለሁ። ከዛ Okay፣ እዛ ውስጥ ተመዝግበ ውስጡ ያሉትን ብትሞላቸው አሪፍ ነው አሉ መልካም አንዳንድ information ኦች።
መልካም፣ ችግር የለውም።
እሺ አመሰግናለሁ። መልካም ቀን።
እሺ፣ እኔም አመሰግናለሁ።
እሺ።